አንድ ሺህ ነው አሉ እኮ አንድ ሺህ
አቤት በአዲስ
ጤና ይስጥልኝ ፍቅር ጤና ይስጥልኝ አቤት ከቢጂ ቆልን ኢትዮጵያ ነበር የምደውልልዎት ፍቅርታ ግሮሰሪ እሺ ነው አዎ
ፍቅርታ ግሮሰሪ ኖት አዎ
እሺ ሰሞኑን ከቢጂአይ የአጭር የመለያ ቁጥር ልኮ ነበር አዲስ ደርሷል ኤስኤምኤስ ቴክስት አድርገን ነበረ
አዎ ደርሳለች መታ የሆነ ባዚ የሆነ ነገር ለጥፋለች
እሺ ሜሴጅ ደርሶታል አይደለ ስልኮት ላይ አ
እሺ እሱን ለማረጋገጥ ነበር ደንበኛችን መልካም ጊዜ
እሺ ግሮሰሪ አይደም ግን ማከፋፈያ ነው እሺ
ማከፋፈያ ነው አ
እሺ እናስተካክለዋለን እሺ መልካም ጊዜ እሺ